ማከል ወይ
ይሁንልኝ። እሺ ቁረጥልኝ።
የሐሙስ ይሁን።
አዎ የሐሙስ
እሺ አራት ሰዓት ነው ከዚህ መነሻው እ- ከአርባ ምንጭ እሺ ኤርፖርት ሶስት ሰዓት ላይ እሺ ሶስት ሰዓት okay። እሺ check-in
እሺ።
እሺ ስም አለ በል ምህረት አዳነ
ወይዘሮ ዘሪት
አዎ ምን ችግር የለም።
እ ወይዘሪት ወይዘሪት እሺ ምህረት አዳነ ያያት ስም
አላሾ
አራርሶ አላሾ አላሾ
ስልክ ቁጥር አሁን የደወሉበት ነው የሚጠቀሙት አዎ አዎ።
ዜሮ ዘጠኝ አርባ ስምንት ሰባ ሀያ አራት አስራ አንድ አዎ
በምን ባንክ ነው መክፈል የፈለጉት ኢትዮጵያ ንግድ ባንክ
እሺ ስድስት letter code አሁን በስልኮ ይደርሳል እሺ እሷን ኮድ በ- በ mobile banking
መ- መ- እሺ መቶ ሀያ ሰባት ብዬ ነው የም- የምደው ማን ነው ስምንት ስምንት ዘጠኝ ብዬ ነው የምደውለው እና ስ- አይ አ- በሱኛው አትሰራም በ application ኑ ነው የሚሰራው ነው እሺ ባንክ ቤት ሄጄ እችላለሁ application ያው በቃ ባንክ ቤት ሄደው ደግሞ ኮድ አሁን የሚደርሰውትን text አሳይተው እዛ እሺ።
መክፈል ይቻላል በቃ እሺ አመሰግናለሁ እሺ አሁን እኛም እናመሰግናለን መልካም ጊዜ እሺ እሺ